ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ።
ሄሎ ሄሎ፣ አይሰማም?
ሄሎ ሄሎ ሄሎ፣ ጤና ይስጥልኝ። ሄሎ፣ ሩቅ ነው።
ድምፅ ይራቀ
አቤት አይሰማም አሁን?
አሁን ይሰማል።
እሺ፣ አቶ ተስፋዬ ዮሐንስ አቤት ከ We Plus Solution ድርጅት ነበር የምደውልልዎት።
እሺ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ሲሆን አሁን ላይ ደግሞ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል። ያ ምንድን ነው? እ፣ ከእያንዳንዱ trip አስር percent የምንቆርጥ ሲሆን ከዛ ላይ አራቱን percent መልሰን ለአሽከርካሪዎች የምንቆርጥ- የምንቆጥብ ይሆናል እና ይህንን የሚያደርግንበት ዋናው ምክንያት አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ለምሳሌ ሕክምና፣ ጡረታ እንዲሁም ሌሎች ጥቅማ ጥቅሞች ስለሌላቸው በጋራ የሚቆጥቡበት እና አቅም የሚፈጥሩበትን ስርዓት ነው ይዘን የመጣ ነው። hello
እሺ ይሰማል አይደለ?
አ፣ አ፣ አ።
ሀሳባችን እንዴት አዩት?
መንገድ ላይ ስለሆንኩኛም ብዙ አላዳመጥኩም። የሆነ ማለት እ፣ ስራ ላይ ነኝ እና
ሀ ነው
አ፣ የ-
ቆይቼ ልደውልልዎት ደስ ይለኛል።
ቆይቼ ልደውልልዎት።
መልካም እሺ እሺ